Hello ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ዋላችሁ?
እግዚአብሔር ይመስገን።
እንትን sales እስከ ስንት ይኖራሉ እዚህ ቦሌ ጋር ያለ ቢሯችሁ?
ምን አሉኝ?
ቦሌ ሆምስ ያለ ቢሯችሁ አ እስከ ስንት ሰዓት ድረስ ነው የሚኖሩት sales?
ምን ሰራው ሰዓት አዎ እስከ አንድ ሰዓት አለን።
አላችሁ? Okay።
አ እሺ ቢሮ ስምዎትን ማን ልበል እ ችግር የለም እመጣለሁ እኛ አሁን።
ቤት ለመግዛት ነው።
አዎ አዎ Okay እ እስከ አንድ ሰዓት አለን እንጠብቁት።
እሺ እሺ አዎ እሺ እሺ